ላሳይሽ። አዎ ምንድን ነው ያኛው ደግሞ ሜንታ ሜንቶ ነው ያልኩት። ይሄ ሜንታ በይቅመሿ እንጂ እንትንም የሚበሉ ቢሆን ባንቺ ባንቺ ልሞክር እ እ
አቤት ሄሎ አቤት፣ እንደምን አደሩ?
እግዚአብሔር ይመስገን።
ከፌዴሬሽን ምክር ቤት ነው የምደውሉት እሺ፣ ምደውልሉት ዩኒቲ የሚኒስትር ዴታዎች እንትን ብሎብን እባክዎ ትክክለኛ ሚኒስትር ዴታ ሹመቶችን አ- አቤት፣ የሚኒስትር ከፌዴሬሽን ምክር ቤት ነው የምደውለው እሺ።
ከአፈ ጉባኤ ቢሮ ማለት ነው። የሚኒስትር ዴታዎችን ይቆራረጣል ስልክሽ። ይቆራረጣል።
ይቆራረጣል ኔትወርክ ወይ በሞባይሌ ልደውልሎት?
እሺ፣ እሺ።
እሺ በሞባይሌ ልደውልሎት። እሺ